hello ሰላም ጤና ይስጥልኝ። በሽቱ ቤት
ብር አስገብቼ አልገባም።
ስንት ብር ነው?
አንድ ጊዜ ሁለት መቶ አንድ ጊዜ አንድ መቶ ሶስት መቶ ወደ ምን ወደ ምን?
ወደ ቤት ቤት
እሺ ከሲቢ ነው ከቴሌ ብር?
ሲቢ ብር እሺ ከሲቢ የተላከልን message አለች አይደለ?
እ ከሲቢ የተላከልን message አለች አይደለ?
አ እሷን message ቴሌግራም ላይ ላክልን።
ላክቻለሁ።
በቃ እንደዛ ከሆነ እናይላለን። ትንሽ ጠብቀን እሺ
እሺ አሁን እሺ
እ እሺ ጠብቃ እሺ አዎ ጠብቀን አባ።
እሺ እሺ እሺ ስለደወልክልን እናመሰግናለን። መልካም ምሽት።